ከፍቼ ነበረ ነው።
ሄሎ
ሄሎ ስልኩን ዘጋው።
ምን አልከኝ?
ስልኩን ዘጋው። አሁን ደውዬ ነበረ ምንድን ነበር እ ምንድን ነበረ?
አይ ውዝዶ አድርጌ አልገባም። system አችሁ ያስቸግራል ብዬ የደወልኩኝ ዘጋው። አሁን አይ ዘግቶ ነው ሲሆን ወይ ኢንተርኔት እንትን እ ተቋርጦ ነው የሚሆነው። በኢንተርኔት ስለሚሰራ ተቋርጦ ነው የሚሆነው እንጂ ዘግተህ ነው አይደለም። እሺ ያው አሁን እሺ።
በደወልክበት ስልክ ቁጥር ነው ያደረከው?
አ
ስንት ብር ነበር? አስር ሺህ ብር ነው።
አስር ሺህ ብር ነው።
አስር ሺህ ብር ገብቶልሃል ወደ ቴሌብር አካውንት